hello ጤና ይስጥልኝ ቤተሰቦች
ጤና ይስጥልኝ።
አብሮ ይስጥልኝ ነዳ
odd ስንት ሲሆን ነው ዳግም የሚመለስልህ?
የቲኬቱ total odd አለ አይደለ?
አዎ እሱ total odd ቀይ ከበራው ጨዋታ ጋር ሲካፈል ሀያ እና ከዛ በላይ ከሆነ
ከሀያ እና ከዛ ከዛ በላይ በላይ አዎ
አሁን አንድ ቀይ ገብቶብኝ ሲካፈል ስንት ነው የሚወጣ?
አዎ የቲኬቱ total odd ስንት ነው? ለምሳሌ
እ አርባ ስምንት የቲኬቱ አርባ ስምንት ቀይ አዎ።
ወጣውስ
አንድ
odd ኡ አንድ ነው ቀይ ወጣው odd ኡ odd ኡ አዎ አንድ ነው ኦዱ አንድ ነው ኦዱ።
የወጣብኛል void ነው የሆነው እንደዛ ከሆነ እኮ ቀይ አይደለም የሚያበራው እንደዛ ከሆነ እ
ቀይ አይደለም የሚያበራው አንድ ከሆነ odd ኡ ቀይ አይደለም የሚያበራው ጥቁር ነገር ነው የሚያበራው odd ኡ odd ኡ ስንት ነው አ- ቀይ የበራው odd ኡ ስንት ነው
ቀይ ያበራ odd ኡ እም።
አርባ ስምንት
አይደለም እሱ የቲኬት total odd አለ አ ከስር
አዎ አርባ ስምንት ነው እሱ አ፣ እሱ ከዛ ቀይ የበራው ጨዋታ ደግሞ አለ
እ እሱ ቀይ የበራው ጨዋታ ሲካፈል ከ total odd ኡ ጋር ሀያና ከዛ በላይ መሆኑ check አድርግና ካለው ለእኛ አሳውቀንሽ
ነሽ እሺ አመሰግናለሁ።